ሰላም ጤና ይስጥልን ቤተሰቤት
ብር አስገብቼ ነበረ ወደ account እና እምቢ አለ። እስካሁን አልገባም።
ቤት ቤት ነው አዎ ወደ ቤት አዎ ልክ ነህ እያስቸገረ ነው በሲቢኢ ብር የተላከ አይደለ አዎ በሲቢኢ deposit message ኡን እና የስልክ ቁጥርን ላክልን ቤት ቤት account ክ ላይ እሺ እሺ የእንትን ላይ ቴሌግራማችን ላይ ላክልን የሲቢኢ ብር ቁጥርህም ካለ ላክልን አንድ ላይ እሺ የኔን ቁጥር ለቻፓዎች እያሳወቅን ነው የሲቢኢ ብር ቁጥርህን የተ- የቤት ቤት ቁጥርን እና deposit message ኡን እሺ እሺ እናሳውቃለን ለቻፓ ይገባል እሺ እሺ